ቤት እንዴት ነሽ?
hello ሰላም ነሽ?
ኦ
hello
hello አይሰማም?
ይሰማል። እሺ
እኔ ብር አስገብቼ በ CBE በኩል ሁለት በመቶ መቶ ብር ቆርጦብኝ ነበረ።
እሺ፣ ምን ምን ልርዳ?
እኮ በገንዘቡ አልገባልኝም ወደ ቤት ቤት ከ account ላይ ተቆርጧል።
deposit ነው አይደለ?
እ አዎ deposit ታደርግ የተላከልኝ ትልክልኛለህ?
እ እ ምን አልሽ?
hello አይሰማ hello hello ኦ deposit ምን አልሽ?
hello hello እየሰማው ነው።
ቴሌግራም ላይ ላክልኝ፣ ቴሌግራም ላይ ላክልኝ።
deposit እንትኑ ሳይመዘግብ መቶ ብር ቆረጠ ሁለት ጊዜ ማለት ነው ከሲቢ ከዛ በኋላም እኮ መልሼ ደውዬ ቆይ ሲስተሙን እያስተካከል ነው ነው አላችሁ
እሺ
እ
ወንድ ወንድ እዛ ላይ ከላክልኝ ቼክ እናደርገዋለን። እሺ
ምን ነው ምልክልሽ? ቆይ ይሄ የቴሌ ቲቪ ሚሴጁን
የ- የሲቢኢ አዎ ሚሴጅ የተላከልኝ ማለት ነው እሺ፣ በየትኛው ም- ምን ቴሌግራም ላይ ነው ምልከው?
ዜሮ ሶስት አርባ አራት እ ሰላሳ ሰባት አርባ ሰባት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ